አያነሱም እንዴ? ሄሎ ሄሎ፣ አቤት።
ሰላም ከችብችብ ነበር ምደውልሎት።
እሺ፣ ይቅርታ ስለ ChipChip አንዳንድ ጥያቄ ጠይቀውት ነበር።
ይቻላል።
እም፣ እሺ ChipChip ን እስካሁን ሲጠቀሙ እንዴት አገኙት?
እ፣ ሰው ነበር እሺ ያደረገኝ።
ምን አሉኝ?
አሪፍ ነው፣ አሪፍ ስለ- ነበር።
አሪፍ ነበር።
okay እሺ application ውስጥ እንዴት ነበረ? ያስቸግሮታል ወይስ
ነው አይ አሪፍ ነው። application ኑ ለመጠቀም አሪፍ ነው።
አያስቸግርም?
አሪፍ ነው፣ አሪፍ ነው። customize የተደረገው እህ እሺ በእያንዳንዱ product ላይ ምን ያህል ረክተዋል እስካሁን ባዘዟቸው?
አይ አሪፍ ናቸው። እስከጠቀምኳቸው የተጠቀምኳቸው አሪፍ ነው።
ቆንጆ ያው እኔ ነው።
እንኳን ቤት ነው የሚጠቀሙት።
አዎ ያው ብቻ ምግቡ ሲመጣ ቆንጆ ነው።
እሺ እሺ፣ እስካሁን ካሉት ውጪ እ፣ ሌላ product ይሄ ቢጨመር የሚሉት አለ?
አዎ፣ እኔ እንጃ እኔ just order አድርጌ ያሉኝ ስለሆነ ቤት order ማድረግላቸው እህ that's much አሁን እኔ ስለ detail ማውቀው ነገር የለም፣ እህ።
ግን አሪፍ ነው።
እሺ ያደረጉት ነገር አሪፍ ነው።
እሺ፣ ግን ባዘዙት ሰዓት ደርሰሎታል?
አዎ አዎ፣ ደርሷል።
አሪፍ delivery time ኡ አሪፍ ነው።
እሺ በአጠቃላይ ስለ ችፕችፕ የሚሉት ነገር አለ? ይሄ ቢስተካከል እንዲህ ቢሆን የሚሉት ነገር ካለ?
አይ አሪፍ ነው። በዚህ ቀጥሉ።
okay እሺ እሺ፣ በጣም እናመሰግናለን። መልካም ምሽት ይሁንልዎት።
መልካም አንቺ እሺ እሺ።